እኔ ተባኮ የምልወደው
አሁን ደውዬ ነበረና ስልክ ሰጥተሽኝ ነበር
እሺ
እና ከዛ ምን ለማድረገው
ምን ነበር ጥያቄው?
ብርግብ ቶሎ ወደ ሁሉ ስፖርት ልክ የነበርና እስካሁን አልገባም።
እስካሁን አልገባም።
አዎ
ዊዝድሮ አድርገው ነው ወይስ ዲፖዚት ነው?
ዲፖዚት ነው።
ከ- በቴሌብር ነበር ያደረጉት።
አዎ ከቴሌብር የተላከለትን message ይላኩልን።
okay። ወዴት ልላክልሽ? ወደ ስልክ ነው?
አሁን ስልክ ሰጥተውታል አዎ እኮ ወደ ሰጡት ስልክ ይልካል።
ወደ በቴሌግራም ነው የምንልከው።
አዎ
okay እሺ